But that's when.
hello ሰላም ነኝ።
hello ሰላም፣ order ገብቶ ነበር። የፒዛ bag የለኝም ደግሞ የፒዛ ነው።
ንገረኝ order ነበርክን?
ሰባ አምስት ስልሳ ስድስት ሰባ አምስት ስልሳ ስድስት እሺ ይወጣልሃል።
hello hello ወዬ ሰሊና እንግዲህ ወዬ
ሰባ አምስት ሰላሳ አምስት
ሰባ አምስት ሰላሳ አምስት ፒን ነበር አውቀሽኛል።
ሰባ አምስት ሰላሳ አምስት አ
ማን ነበርክ?
ዮሐንስ ሀብታሙ ዮሐንስ አዎ እሺ እሺ